ቆጥሮ ምናምን ነው የሚሄደው። ይህንን ታውቂያለሽ? በላሽ ቢጠፋ በብር ሳይዝ ነው።
hello እሱ
ወይ
ብር ገብቷል። check አድርጊልኝ እስኪ
አባቢ ጋር ነው ግን ስንት ብር ነው?
ስድስት ሺህ አምስት መቶ አርባ ሁለት ብር
እ፣ እኔ እንጃ። የምንድን ነው ብርክቲ?
የ express ነው የከቤቱ።
እ፣ እ፣ አባቢ ጋር ነው ስልኩ።
ቆይ ሄጄ አየዋለሁ። በቃ
እንዴ ሰው አለ እንደ ሄድ የምትሄጂው አዎ፣ እነ ተርሚኖሶች እኮ እየቀረ- እየቀረጹ እኮ ነው።
እና ታዲያ okay። እንዴ እንትና ጋር ነው። የት ነሽ አንቺ?
እኔ ዘጠነኛ
እኮ የ production ብር ነው እንዴ?
አ አይደለም እ፣ የ express ብር ነው የገባው። የ express ብር የት ነው እንደ ቢገባ
የ express ከሆነ አባቢ ጋር ነው እኮ የአባቢ ማለት የእንትኑ ማለት ነው ትልቁ ስልክ አይደለም ትልቁ ስልክ ጋር።
ግን አቢሲኒያ ነው። አቢሲኒያም ትልቁ ስልክ ላይ ነው የሚገባው ወይስ አባቢ ራሱ ላይ ነው የሚገባው?
አቢሲኒያ አባቢ personal ስልኩ ላይ ነው።
በቃ ቆይ አንዴ check ላድርግ።
እህ፣ ሄደሽ አዎ ስድስት ሺህ ቤቱ ምናምን ጋር ብር ማን አለ?
ጄሪ አለች።
እም፣ እሺ እሺ፣ እንዳትጽፊላት
እሺ